ጤና ይስጥልኝ ሁሉ ስፖርት ነው ባኮም ልርዳው
እህቴ በቴሌግራም ልኮልኝ ነበርና አሁን ጠይቄሽ ነበር።
በዚህ ስልክ ነው ቴሌግራም?
አዎ እና በ voice ልኬለት ነበርና paid በፈረንጅ ሀያ ሁለት paid at በፈረንጅ ሀያ ሁለት ነው የሚለው ይሄ አ።
ኳስ ኳሱ ግን አልተጫወቱ መሰለኝ አይ ግን win ተከፍሎታል።
ብለዋል።
ከነ ሰዓቱ ሀያ ሁለት በፈረንጅ ትናንትና ማን ነው October ሀያ ሁለት አራት ሰዓት ከዘጠኝ ደቂቃ ላይ ነው የተከፈሉት። ገብቶሎታል።
መች ገባ? ትላንትና አዎ በተባለው ሰዓት ማን ነው በሀያ ሁለት አስር ከዛ አራት ሰዓት ከዜሮ ዘጠኝ ማለትም ጠዋት ላይ
ኧረ ግን ሶስት ሺህ እኮ ነበር አራት ሺህ- አንድ ሺህ አምስት መቶ ወደ- ወዴት ሄደ አሁን? እሺ አንድ ሺ አምስት መቶ ወዴት ሄደ?
አዎ ሶስት ሺህ ነበር እና odd ኡም ሰላ- ሰ- ሰላሳ ነበር odd ኡ
እኮ አሁን እዚህ ጋር net pay ላይ ያለው ነው የሚገባው ደንበኛችን
ኧረ በስመ አብ በቃ እሺ